ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ናችሁ?
ይስጥልን።
እግዚአብሔር ይመስገን። እንትን ኢክራም ሁሴን እንትን አይፈረም ብሎ ትላንትና system ሲሰራ ጠይቂ በስልክ ተብዬ ነበረ።
የምንድን ነው የምንድን ነው?
የአረብ ሀገር የሳውዲ ውጤቷን ለመረከብ
እ የመቼ ነበረ?
ከገባች አንድ አስራ አምስት ቀኗ
አዎ። ስለዚህ ማክሰኞ ደውሉልን።
ማክሰኞ አዎ። እስከ ማክሰኞ ገና አዲስ መረጃ የለንም። ማክሰኞ ደውሉልና እ እነግራቸዋለሁ።
እስከዛ ድረስ system አይሰራም ማለት ነው።
ምን አሉኝ?
እስከዛ ድረስ system አይ- አይሰራም።
አዎ አዎ።
እሺ እሺ እሺ